ወደ ተራሮች አነሳው ረዳቴ ከስፍራ ዋጣሁ ረዳቴ ልካስ በሰማይ ነው ደረሰልኝ ለጨነቄ ስተራ ደረሰልኝ ለጨነቄ ስተራ አይቶ አላለፈኝም ጌታዬ ሰምቶ ዝም አላለኝም ኢየሱሴ አይቶ አላለፈኝም ጌታዬ ሰምቶ ዝም አላለኝም ኢየሱሴ ያለሁበት ድረስ ኢየሱስ መጥቶ በፍቅር ወደ እኔ ተጠግቶ አልጋን ተሸክመ ሂዳለኝ ማን ነው ከእንግዲህ እኔን የሚቃወመኝ ያዳነኝ እሱ ያዳነኝ አልጋን ተሸክመ ሂድ ያለኝ ያዳነኝ እሱ ያዳነኝ አልጋን ተሸክመ ሂድ ያለኝ ለብዙ ዘመን በደዌ ስማቀቀ የሚረዳ አጥቼ ስጨነቅ አንድ ወዳጅ አገኘኝና በድንገት አይዞ ልጄ አለኝና እወሰኝ በነፃነት አይዞ ልጄ አለኝና እወሰኝ በነፃነት አይቶ አላለፈኝም ጌታዬ ሰምቶ ዝም አላለኝም ኢየሱሴ አይቶ አላለፈኝም ጌታዬ ሰምቶ ዝም አላለኝም ኢየሱሴ ያለሁበት ድረስ ኢየሱስ መጥቶ በፍቅር ወደ እኔ ተጠግቶ አልጋን ተሸክመ ሂዳለኝ ማን ነው ከእንግዲህ እኔን የሚቃወመኝ? ያዳነኝ እሱ ያዳነኝ አልጋን ሸክመ ሂድ ያለኝ ያዳነኝ እሱ ያዳነኝ አልጋን ሸክመ ሂድ ያለኝ ሰውን ሲረዳ እንደ ሰው አይደለም፣ መልክን ቁመናን አይቶ በፍጹም አያዳላም። ነገር ግን ለተጎዳ ወዳጅ ሆኖ ይረዳል። አፍቃሪ ነው ከልቦ እንደ ኢየሱስ የት ይገኛል? አፍቃሪ ነው ከልቦ እንደ ኢየሱስ የት ይገኛል? አይቶ አላለፈኝም ጌታዬ ሰምቶ ዝም አላለኝም ኢየሱሴ አይቶ አላለፈኝም ጌታዬ ሰምቶ ዝም አላለኝም ኢየሱሴ ያለሁበት ድረስ ኢየሱስ መጥቶ በፍቅር ወደ እኔ ተጠግቶ አልጋን ተሸክመ ሂዳለኝ ማን ነው ከእንግዲህ እኔን የሚቃወመኝ? ያዳነኝ እሱ ያዳነኝ አልጋን ሽክመ ሂድ ያለኝ ያዳነኝ እሱ ያዳነኝ አልጋን ሽክመ ሂድ ያለኝ